ጤና ይስጥልኝ።
ጤና ይስጥልኝ።
አቶ ካሳ
አዎ እኔ ነኝ።
ከአሪስቴን ደውላ ደውላ አመልክተው ነበረ።
አዎ እሺ፣ በእኛ በኩል ለተስተካከለሉት የቱ ኤክስፖርት ዋሌቱን ቼክ ያድርጉ። ካልገባሉት ቱ ኤክስን ያናቁ።
እሺ። በቴሌግራም ላናግራችሁ ካልገባ ምን አሉኝ?
በቴሌግራም ነው የማናግራችሁ ካልገባ
በእኛ በኩል ተስተካክለን እንሎታለን። መኛችን check ያድርጉትና ካልገባሉት እነሱ ነው የሚያናግሩት።
ቲያሬክስን ማለት ነው።
two X Sport ነው የሚያናግሩት።
በጣም አመሰግናለሁ። በምንድን ነው የምናገራቸው? በስልክ አላቸው?
እ፣ ስልካቸውን website ኣቸው ላይ ያገኙታል።
እሺ እሺ፣ መልካም ቀን ይሁንልዎት።